ሄሎ
ሄሎ።
ሰላም ጤና ይስጥልን።
አብረን ስጥልን። ሰላም ናችሁ?
አለን አለን። ምን ልርዳዎት? ቴሌቪዥን
እንትን ሜሴጅ ከአማርኛ ወደ አፋን ኦሮሞ እንድትቀይራችሁ ፈልግ።
ይቅርታ ሚሴጅች አፋን ኦሮሞዳን የሮዳ ፍንጅሩ ገሩ የሮዲዎትን ይቀየረማ ሚሴጅች ቴሌዊን ጌም ጀለም
እንትኒሞ ማሊፍ